ሄሎ ጤና ይስጥልኝ።
ጤና ይስጥልኝ እንዴት ዋልሽ?
እግዚአብሔር ይመስገን።
እ- ሐሙስ ዕለት ሰጥቼ ነበር አመታዊ እድሳት ማለት ነው ካሽቶች እና እና መድረሱን ለማረጋገጥ ነው።
አ፣ ማለቁን እድሳት ነበር ያስገባሽው?
አዎ እድሳት ነው አመታዊ።
የማሽን ቁጥር ታውቂዋለሽ?
አዎ TDB ሶስት ዜሮ አንዴ ልጻፈው። እሺ፣ እሺ ቲዲቢ ሶ- ሶስት ዜሮ እሺ አርባ ስልሳ